Hello. Hello.
ጤና Hello።
ይስጥልኝ ሄሎ ቪዛ ነኝ።
Hello
ጤና ይስጥልኝ ሄሎ ቪዛ ቤተልሔም ነኝ። እባክህ ሆነ የኢትዮጵያ መረጃ
ልዩቲ በጣም ብዙ ጠርተዋል እኮ በሰላም ነው።
አሁን ገና ነው connect ያደረኩት።
ለዛ እኔ ጋ ነው። ግን ብዙ አዎ።
ጠርቶ ልክ ልዘጋው ስል ነው hello እስቲ ራሱ mic ኡ ምናምን አይሰማም ነበር።
ጭራሽ ሁለተኛው ነው እኔ ጋር ሲጠራ እንደው
እ? ሁለተኛው አዎ ሁለተኛው ጥሪ እንደዛ ላይ ነው ነው አንቺ ጋር ያነሳሁት። አዎ።
እኔ ጋር ግን ረጅም ጊዜ ነው classical ኡን ያሰማኝ ገብቶሻል።
Okay ግን እኔ ጋር Stand by አሁን አድርጊና መጥቶ- mic ኡን ማለት ነው every time እንደዛ እሺ።
እሺ እሺ